hello ጤና ይስጥልኝ ቺፕ
order አርግ ነበረ ሲደውሉልኝ ላነሳው ስል ተዘጋ። ከዛ መልሼ ልደውላቸው ስል መደውል አልቻልኩም።
okay በዚህ ቁጥር ነው order የተደረገው?
አይ አይደለም፣ በሌላ ነው፣ በሳፋሪ ኮም
okay እሺ ንገሩኝ።
ደግም እችላለሁ።
okay ፊልሞን ነው?
አይ አይደለም፣ okay ስልክ ንገሩኝ። እሺ
የዚህኛው ነው።
order የተደረገበትን ቁጥር okay ዜሮ ሰባት ቤት ማለት እሺ ችግር የለም ንገሩኝ። እሺ ዜሮ ሰባት
እንዴ በቃል ያላቃት እሺ እሺ ዜሮ ሰባት አስራ ሁለት አስራ ሁለት
ስልሳ ዘጠኝ ስልሳ ዘጠኝ ሰባ አራት okay አዎ ሱራፌል አዎ አዎ አሁን እየደወልኩሎት ነበረ በ- እኮ ልደውል ስል ላነሳው ስል ዘጋ።
okay እንትን የአቮካዶ order አሉት አይደል ያስረከቡት?
አዎ አዎ okay አዎ እሱን ነገ ላስልክሎት ነበር። ነገ መረከብ ይችላሉ?
ይቻላል።
እሺ location የት አሉት?
መነን በዚህ ማድረግ ትችላለህ ስልኩ?
በዚህኛው በ- አሁን በደወሉበት አዎ አዎ ችግር የለውም በሱ ቀይርሎታል። ማታ ደውሎላቸውና ሎኬሽን ኮንፈርም